ጆሮሮ ጆሮሮ ሾሮሮ ሾሮሮ አዝለውህ ይዙሩ ትበጃለህና ለራቡ ለጥሙ በርየ ሹሩሩ ሹሩሩ ሹሩሩ ሹሩሩ ሹሩሩ አዝለውህ ይዙሩ ትበጃለህና ለራቡ ለጥሙ ይሰላል ይስላል ይስላል ይስላል እንደ ቤት ማዕገር እንደ ጠንበለል እንደ ጠንበለል በርዬ የበሬን እናት የጉኔን እናት እንጨት ስበሩላት ዋግዱላት በሬ ሆይ እምድ ሽምድ ሽምድ አድርገው እናመድ የሚመደመድ አድርገው ገለባ ከቤት የሚገባ የሚገባ የሚገባ የሚገባ የሚገባ የበሬን እናት የጉኔን እናት እንጨት ስበሩላት ውሃ ቅዱላት ሹሩሩ ሹሩሩ ሹሩሩ ሹሩሩ ሹሩሩ አለው
ገዳም ገዳም